ጤና ይስጥልኝ እህቴ የሴት ጥሪ ማዕከል እባክዎ መርዶት? ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልን አብሮ ይስጥልን
ጉባኤ መሄድ ፈልጌ ነበር።
እሺ ሙሉ ስም ይነግሩኛል?
ሙሉ ስም አዎ
ሶስና አዳሙ
ሶስና አዳሙ አዎ
የአያት ስም
ትንሻው
ማን አሉኝ?
ትንሻው
ትንሿ እሺ እድሜ
እድሜ አርባ
አርባ አዎ
እሺ የትዳር ሁኔታ
ያገባ
ፓስፖርት አለት?
እ ፓስፖርት
አዎ
እሺ ስለ ኢቴስ የጥሪ ማዕከል የሚያውቁት መረጃ ይነግሩኛል? ምን አይነት አገልግሎት እንደምንሰጥ?
እም፣ አገልግሎቱ እሺ እ በማንኛውም እንትን እ፣ የ- የ plane ትኬት እሁም፣ መቁረጥ
እሺ
እም፣ እንደገና ቅርታ እሺ።
ጥፋት።
እሺ ስለ ወደ ዱባይ ለመሄድ ለምፈለጉ እህ፣ መሄድ የፈለኩት የንግዱ እንትን ማጥናት ስለፈለኩ
የንግድ ምን?
የንግድ system ኡን ማጥናት ስለፈለኩ okay ስልክ ቁጥር አሁን የደወሉበትን ነው የምጠቀሙት?
አዎ
ስለዚህ ቲክቶክ ላይ ያለውን ቪዲዮ እ፣ በደንብ ይዩት እና ለብዙ ሰው share አድርጎ ያጋሩ። እዛው እሺ ቲክቶክ ላይ እ፣ መልስ እንሰጣለን።
አመሰግናለሁ እሺ እኛም እናመሰግናለን። መልካም ጊዜ ይሁንልዎት።
ምንም እሺ